ሄሎ ኤፍሬም ሄሎ ወይ ወይ ተደርጎላል። እሺ እሱ ቤት እና ደግሞ አረካቴ ላይ አንድ የሚለው አለ አይደል?
እሺ እሱንም ግቢ ደውዬት የሆነ ብር አረካ ቴሌ አንድ ቴሌ አንድ አንድ እሺ እሱ የሚዘግ አዎ በቃ እሺ ኖቲኔብል የሚለውም ክሬደንሻሉ እሱም ተከፍቷል። እሺ አሁን ተካፋይ ደግሞ አረካ ቴሌ አንድ የሚለው ይዘጋ አዎ login ሶስቱ direct ማለት ነው።
አዎ አዎ login direct እሺ ብር ተከፈሉ በኋላ እደውልልሻለሁ።
እሺ እሱ ቤት thank you እሺ ትንሽ ነገር መቅደስ በኋላ እሺ